ሄሎ ሄሎ ሰላም ጤና ይስጥልን ቴሌቪዥን
የሆነ ብር እየቆረጠብኝ አቅቶ ነበረ ስልኬ
ለማቋረጥ ነው ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ ስድስት ቁጥር ላይ ለማቋረጥ የሚል አለ
መጀመሪያ የሆነ ትኬት እንትን ገብቼ ነው እዛ ውስጥ እንትን ያለብኝ
ኮ- ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ ስድስት ቁጥር ላይ አለ ለማቋረጥ የሚል
ኮከብ ዘጠኝ ሰማንያ አምስት አዎ መሰላል ብለው ሲደውሉ ስድስት ቁጥር
እሺ አጠቃላይ ደግሞ ኮምፒውተር ለማግኘት እንዴት መስራት ይቻላል?
እ፣ game ኦቹ ሲጫወቱ ሽልማቶች አሉት። ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል።
እም፣ game ኡን ለመጫወት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ ሶስት ቁጥር ለመጫወት ለመጫወት ሲጫነው ጥያቄና መልስ ብሎትን ይሞክሩ የሚል አለ። ጥያቄና መልስ በ coin ነው የሚጠቀሙት። coin ለመግዛት ሁለት ቁጥር ላይ አለ። ጥያቄና መልሱን በተከታታይ አስር ከመለሱ ትኬት ይሸልሞታል። በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክራሉ። game ኦችን ይጫወቱ። በድረገጽም ገብቶ መጠቀም ይችላሉ። ስልኮት smart ከሆነ
እሺ እሺ